በኢትዮጵያ የደነኛ ባንኮች መረዳዎች
ሄሎ ጤና ይስጥልኝ።
እንደምን አላችሁ?
እግዚአብሔር ይመስገን።
እንትን ነበረ ቢጃይ ዛፍጥ ማን ነው የቢራው ፍሪጅ ለማመልክ ማቀጠቱን አቁሞ
ድምጾች ይቆራረጣል ደንበኛችን።
የቢራ ፍሪጅ ተበላሽቶብን እንዲታይልን ፈልገን ነበር። የጎርጊስ እሺ ቢጃ ሄዶች ይንገሩኛ ልመዝግብሎት።
Okay እሺ። ምን ቦታ ልንገርሽ?
ምን አለ ቦታ ልንገርሽ?
አ፣ እንትን አያውቁትም BGI ID ዎትን አያውቁትም።
Okay እሱ ቆይ እሺ፣ ላውጣና መልሼ ልደውል።
ይቻላል። ሌላ ምራ